ሄሎ ጤና ይስጥልኝ ሚሞሪስ አብሮ ይስጥልኝ።
ሚሞሪስ ነው።
አዎ፣
እሺ ከአልፌ ነበር የምደውልሎት። ሄደን እባላለሁ።
እሺ።
እ፣ የእርሱን ስም አልበል ጀሚል
ደምስ የደወልኩሎት በአሪፍፔይ ፖስ ምንም አይነት transaction አድርገው አያውቁም እና ምናልባት ከፖሱ ጋር በተገናኘ ያጋጠሙት ችግር ካለ ለመጠየቅ ነው።
አ፣ አይ ቆይ ምንም አላጋጠመም፣ አላረግንበትም እንጂ ምንም አላጋጠመም። ችግር የለውም።
እ፣ እየሰራችሁበት እ፣ አይደለም ብዬ ነው።
እሺ እንጀምርበታለን፣ እናስተካክለውና እሺ እሺ። ምንም አይነት ችግር ካል- ካጋጠሙት በዘጠና ሶስት ዘጠና አምስት ደውለው ማሳወቅ ይችላሉ። እሺ ሌላ ምረዳውት ነገር የለም አይደል?
አዎ፣ ምንም እሺ መልካም ቀን። አመሰግናለሁ።